ልጀምር ያንተን ምስጋና ከየትኛው ልጀምር ያንተን ምስጋና አንተን ለማመስገን ምክንያት የሚሆን ሥራ እጅግ ብዙ ነው። አንተን ለማመስገን ምክንያት የሚሆን ሥራ እጅግ ብዙ ነውና የትኛው ልጀምር ያንተን ምስጋና ከየትኛው ልጀምር ያንተን ምስጋና አንተን ለማመስገን ምክንያት የሚሆን ሥራ እጅግ ብዙ ነው። አንተን ለማመስገን ምክንያት የሚሆን ሥራ እጅግ ብዙ ነውና ደህንነቴ ጤንነቴ በሰላም ወጥቼ መግባቴ ደህንነቴ ጤንነቴ በሰላም ወጥቼ መግባቴ ሊያጠፋኝ የሚችል ብዙ ሆኖ ያለ ባንተ ተጠብቄ ለውረኖር የለ የኖርኩት ባንተ ነው እኔ በምን አቅሜ ተመስገን ልበል ኢየሱስ ደግሜ ደግሜ ተመስገን ስለ ደህንነቴ ተመስገን ስለ ጤንነቴ ተመስገን ስለ እስትንፋሴ ተመስገን ስለ ዳነች ነፍሴ ተመስገን ስለ ደህንነቴ ተመስገን ስለ ጤንነቴ ተመስገን ስለ እስትንፋሴ ተመስገን ስለ ዳነች ነፍሴ ምን አጣሁ ምን ጎደለኝ ኢየሱስ ስላለኝ ሁሉ አለ ምን አጣሁ ምን ጎደለ ኢየሱስ ስላለኝ ሁሉ አለ ምስኪን ድሃ ሲሆን ነገር ግን ሁሉ አለኝ የምሞት ስመስል አንተ ግን ሕያው ነህ ሐዘንተኛም ስሆን ባንተ ደስ ይለኛል አንተን ሳመሰግን ኢየሱስ የጠፋው ይገኛል ተመስገን ስለ ጎደለው ተመስገን ሞልቶ ስላለው ተመስገን ቢኖርም ባይኖርም ተመስገን ምስጋና አይቀርም ተመስገን ስለ ጎደለው ተመስገን ሞልቶ ስላለው ተመስገን ቢሞላም ቢጎድል ልጀምር ያንተን ምስጋና ከየትኛው ልጀምር ያንተን ምስጋና አንተን ለማመስገን ምክንያት የሚሆን ስራ እጅግ ብዙ ነው። አንተን ለማመስገን ምክንያት የሚሆን ስራ እጅግ ብዙ